Hello Hello ሰላም ጤና ይስጥልኝ።
አቤት።
ግሩም mechanical service አዎ ከዊፕላስ solution ድርጅት ነው የምደውልልህ። ዊፕላስ ማ- solution provider ላይ ተመዝግበህ ነበር።
ምን አልከኝ?
ዊፕላስ solution ድርጅት ነው የምደውልልህ።
okay
ተመዝግበህ ነበር አዎ አገልግሎት ለመስጠት።
አዎ አዎ፣ አሁን አገልግሎት መስጠት ጀምረናል። ኦንላይን ላይ በመሆን ያለምንም ወጪ ስራ ማግኘት የሚችሉ መሆኑን ልንነግሮት እንወዳለን
እሺ፣ እና ዊፕላስ solution user ን በማውረድ እም፣
app ኡን ማየትና መጠቀም ይችላሉ።
እሺ አመሰግናለሁ።
እሺ፣ መልካም ቀን። ሰላም።
እሺ።